ጤና ይስጥልኝ ቤስት ቤት ዲቦራ ነኝ ባኮ ምልጣው
አብሮ ይስጥልን። የትኬት ካስር ኮድ ልነግርሽ ነበር።
እሺ ንገረኝ።
አስራ ሶስት እሺ
ዜሮ ስድስት እሺ
ሀምሳ ሰባት ዜሮ ዜሮ
እሺ ሀያ ብር ተመላሽ አለው። በአንድ አንድ ጨዋታ ነው የወጣው። አዎ ጊዜ።
ሊ- ሊቨርፑል ከአርስ- ከአርሰናል ያለው ነው የወጣው።
እህ፣ እሺ ሌላ አለክ?
ይላል የለኝም።
እሺ እናመሰግናለን። መልካም ቀን።
እህ።